ብሏል። ባላልኩም ሄሎ ሄሎ
አሁን ተደውሎልኝ ነበር። ጥንቅቅ multimedia
okay። አዎ፣ እሺ።
ሰኞና ቲፕ ሰኞ
ሰኞ ማክሰኞ ማድረግ ይቻላል። ሰኞ ሌላ እንትን ስላለ ማክሰኞ ማክሰኞ።
ይመቻችኋል?
ይሁን እሺ። ማክሰኞ ስንት ሰዓት?
አራት ሰዓት ተኩል
ማክሰኞ አራት ተኩል። ለመግባት ምንድን ነው የሚያስፈልጋል? link ስልኩን አላችሁ?
አዎ፣ link text እናደርጋለን በዚህ ስልክ እሺ እና በቃ እሱ ላይ join ማድረግ እና ያው ኮምፒውተር ready አድርጉ training ስትወስዱ ምን አድርጉ?
ኮምፒውተር ready አድርጉ እና እዛ ላይ admin portal ኡ ምናምን share አድርጋችሁ ስለምናሳያችሁ ኮምፒውተር ready አድርጉ እና እሱ ብቻ ነው የሚያስፈልገው።
እንደዛ እናደርጋለን።
እሺ፣ እሺ፣ እናመሰግናለን።
እሺ፣ ቻው